ጤና ይስጥልኝ አብዱል ናስር።
አብሮ ይስጥልን።
ከዊ ፕላስ ሶሉሽን ነው የምደውለው። እኛ application ላይ ተመዝግበው ነበር።
እህ ዊ ፕላስ ሶሉሽን ነው የምደውለው። እኛ application ላይ ተመዝግበው ነበር
እሺ።
እና የተመዘገቡት እንደ አሽከርካሪ ነው ወይስ እንደ ተጠቃሚ ለመሆን?
የትኛው ላይ ነው sister?
ዊ ፕላስ ሶሉሽን user የሚል application ላይ አውርዶ ተመዝግበዋል።
የት ነው አድራሻችሁ?
ሳሊተ ምህረት ጃክሮስ መንገድ ነው አዲስ አበባ?
የሚገኘው። አዎ አዲስ አበባ።
እኔ ሀረር ነው ያለው።
እሺ system ላይ ስላገኘ ነው ነው በዚህ ስልክ ቁጥር።
እሺ እናቴ መሳሳት ይሆናል።
እሺ እሺ፣ አመሰግናለሁ። መልካም ቀን።
Thank you.